አካባቢ ነው የጉዞ መረጃ ልስጥህ።
ሮማንያ
ምን አለኝ?
ሮማንያ ሮማንያ የሮማንያ
እሺ፣ ሮማንያ በምን ቪዛ ነው መሄድ የፈለጉት?
በስራ ቪዛ
ምን አለኝ?
በስራ በስራ በስራ ቪዛ እሺ በመጀመሪያ እዛ ሀገር ከሚገኝ ቀጣሪ ድርጅት የስራ ደብዳቤ ቅጥር ማግኘት አለቦት። እ እሱን ካደረጉ በኋላ process ኡን መጀመር ይችላሉ።
ምን አሁን የሆነ ኤጀንሲ አለ።
እሺ እና ያ ኤጀንሲ እንትን ብሎኝ ነበር ማለት እ አለ ብሎኝ ነበር
እ ምንድን ነው አለ ያሉት?
ማለት የስራ ቪዛ አለ ብሎኝ ነበር።
አዎ አለ፣ ልክ ኖት። ግን እርስዎ በመጀመሪያ እዛ ሀገር ከሚገኝ ቀጣሪ ድርጅት የ job offer ማግኘት አለቦት ወይም ደግሞ የቅጥር ደብዳቤ ሊላክሎት ይገባል እና website አለ። እሱን website እንድነግሮት ይፈልጋሉ?
እስኪ ንገሪኝ።
እሺ
ወይ
የጻፈውን ደንበኛችን እሺ ደብሊው ደብሊው ደብሊው ዶት ደብሊው ዶት እሺ አር ኦ
አር
ኦ እሺ ኤም ኤ
ኤል
ኤ
ኤል ኤል ኤ እሺ ኤ አይደለም ኤም ኤ
ያ ኤም አር ኦ ኤም ኤ አዎ ኤን አይ
እሺ ኤም አይ ኤ ኤን
ኤ ኤን ሃይፈን ወይም ደግሞ እቺ ማይነስ የምትመስለዋ ምልክት ሲኦ
እ ሲኦ
ኦ
ኤም ፒ
ኤም ፒ
ኤ ኤን
ኤ ኤን አይ ኢ ኤስ
አር ኢ ኤስ
ኤስ ዶ- ዶት ኢዩ
ዶት ኢዩ ዩ
በቃ አዎ እዚህ ላይ ገብተው እርስዎ እ የሚመቹት ስራ አይነት መርጠው apply ማድረግ ይችላሉ። ከዛ በመቀጠል acceptance ሲያገኙ እ process ኡን መጀመር ይችላሉ።
ጥሩ እሺ እሺ እሺ አልሽ።
ተጨማሪ ጥያቄ አሉት?
አይ በቃ እሺ ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ምሽት።
እሺ